ወጌሻ ለመመዝገብ ነበር። አሁን ደውዬልሽ ተቋርጦ ነው።
እሺ ማን ነበረ? ይቅርታ መታደስ አዎ ያንቺን ሞልቻለሁኝ። ወይኔ ተቋረጠ እንደገና። ኧረ ሄሎ ወዬ ይሰማችኋልማ?
ይሰማኛል።
እየተቋረጠብኝ ነው ገና ለዛ ነው።
እሺ እሺ።
እሺ እ
እና ሌላ ደግሞ ናትናኤል ዋልታልኩሽ
ናትናኤል ማን ነው?
ዋልታ ንጉስ።
ዋልታ ንጉስ ነው።
አዎ ዋልታ ንጉስ።
ሄሎ አ ዋልታ ንጉስ። ሄሎ ሄሎ ሄሎ ሄሎ ሄሎ